Hello hello ሰላም ጤና ይስጥልኝ ቴሌብር
አብሮ ይስጥልን
ምን ልርዳዎ?
ይህን አገልግሎት ተጠቃሚ ነበርኩኝና እሺ
ለማቋረጥ ፈልጌ ነበርና ስድስት እንደዛን ነው የሚል አዎ፣
ተደጋጋሚ እሺ።
ሞከርኩ ሊቋረጥ ስድስት አልቻለም።
ቁጥር- ስድስት ቁጥር አይመጣም።
አይመጣም።
ስድስት ስድስት ቁጥር ካልመጣ ተቋርጧል ማለት ነው።
ነው አ ስድስት ቁጥር እ፣ ካልመጣ እ፣ ተቋርጧል።
እሺ፣ አንዴ ለመጨረሻ ጊዜ ልሞክር። ኮከብ ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ። እሱን ይጫኑ።
እሺ እናቴ፣ እሺ፣ እሺ።
መልካም ምሽት።
አሜን። መልካም። Hello ማሂ እንዴት ነሽ? አለን። ይኸውልሽ ግን ማርያምን በመሀል በመሀል ስልኩ በጣም ያስቸግራል።
የማ